ጤና ይስጥልኝ ቤት ቤቴን የምልርዳው
ሄሎ ሰላም ጤና ይስጥልኝ ቤት ቤት አዎ ሰላም ነኝ ውትድሮ ፈልገው ነበር እስካሁን አልገባም መች ነበር ያደረግከው?
ዛሬ ዛሬ ጠዋት ስንት ብር ነው?
መቶ ሺህ እና ሀያ ሺህ ሁለት ጊዜ ነው ሀምሳ ሺህ እና ሀያ ሺህ መቶ ሺህ ብር እና ሀያ ሺህ በዚህ ስልክ ነው?
በዚህ ስልክ ነው አዎ እሺ አንዴ ጠብቀኝ፣ ቼክ ላድርገው።
እሺ እሺ ተይ።
hello ወደ ፈይሰል አዎ።
አብዲ ነው።
አዎ አዎ አንድ ሺህ አስራ ስምንት ሰማንያ ሶስት አዎ አርባ ሰባት ሰባት አርባ ሰባት አዎ እሺ confirm አድርጌልሃለሁ። ትንሽ ቆይቶ ይገባልሃል። እሺ process አድርጎ ስጨርስ።
thank you thank you እሺ መልካም ቀን፣ እናመሰግናለን።
very much.